ሄሎ ጤና ይስጥልኝ።
የፕሪንሲፐሉ አዎ ልክ ነው። ምን ልርዳዎት?
ኦኬ መጽሐፍ ሽያጭ ምናምን ነው። ፕሮሞሽን ላይ አይቼ ነበረ።
አክሲዮን እየሸጥን ነው።
ኦኬ እንዴ የት ነው የሚገኝ አክሲዮን ሽያጭ?
የት አካባቢ ነው ጥርሶ?
ባህር ዳር ብለህ
እ፣ ያው አዲስ አበባ ውስጥ ነው እየተሸጠ ያለው።
እና ስለዚህ ከ- ከተሙ ከ- ማለት ከክፍለ ሀገር መገኘት አይችልም ማለት ነው።
ይችላሉ። እ፣ ያው የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እሺ እሺ ዝቅተኛ መግዛት የሚችሉት ደግሞ የሀያ ሺህ ብር አክሲዮን ነው ማለት ነው።
ዝቅተኛ አንድ አክሲዮን ዋጋ አምስት ሲሆን ዝቅተኛ ዋጋ ሲቻለው ሀያ ሺህ ብር ነው።
አዎ
እና በአቅራቢያ እዚህ ማግኘት ይቻላል እንዴ?
እም፣ የሽያጭ ሰራተኞቻችን እንዲደውሉሎት ማድረግ እችላለሁኝ።
Okay እሺ ስሞትን ማን ልበል
እሺ ስሜን እባላለሁ።
ስሜነ
አዎ ማስታወቂያችንን ከምን ሰምተው ነው?
ሲቪል ያ ቤት ነው።
ስለዚህ አሁን ይደውሉሎት ይችላሉ።
አዎ
ይደውሉሎታል። እሺ